ደንበኛችን ይቅርታ በስበት ሙሉ ስምዎትን ይንገሩን?
ምን አልሽኝ?
ሙሉ ስምዎትን ይንገሩን?
ስም የኔ ስም አዎ OK፣ ኪዳኔ ኪዳኔ ገብረ ህይወት።
ኪዳኔ ገብረ ህይወት።
አዎ ስልክ ቁጥር ይህንን ልመዝግብ ወይስ ሌላ ተቀያሪ ይሰጡኛል?
ይቻላል። እኔ ነኝ ያለሁት፣ ያው ማናጀር ነኝ እዛ ቤት።
እሺ ሌላ ተቀያሪ ይሰጡኛል? የደወሉበትን ሊያዝ
ያ- ያዥው፣ ይሄንን ያዥው። እሺ።
ይሰማዎታል? ደንበኛችን ይሰማል።
የደወሉበትን ሊያዝ
እሺ፣ እሺ። አዎ፣ ይሄን ያዥው።
እሺ እሺ እናመሰግናለን።
እሺ አመሰግናለሁ።